መረጃ ለመውሰድ ነበር ቤት
ለፍሪንግስተን ሆስፒታል። እሺ፣ ስለ አክሲዮን መረስ ነው አይሰማም?
አሁን ይሰማል። የአክሲዮን መረጃ
አክሲዮን መጠን አክሲዮን መሸጥ ጀምረናል።
እሺ፣ የአንድ አክሲዮን ዋጋ አምስት መቶ ብር ነው።
እሺ፣ አምስት መቶ ብር ነው የአንድ አክሲዮን ዋጋ ዝቅተኛ ዋጋ ቀጥታ መቶ ብር።
አክሲዮን ማለት ነው።
እሺ፣
አክሲዮን
እሺ። ስልክ ቁጥር አለ ሌላ በምን- አክሲዮን ማለት አክሲዮን አ እዚህ ይቆራረጣል።
ሀያ ባለው ከኔ ሆን ከምን ይቆራረጣል። ሄላ አልተሰማሁም።
አሁን okay።
እስ- ዝቅተኛው አምስት መቶ ብር ነው ብለኸኝ ነው። ከዛም በኋላ ተቆራረጠ።
አ እስኪ አይ ትንሽ system ኡ ስላስቸገረ ነው። እስኪ ስልኮት እሺ።
እዛው እንዳለ ይንገሩኝ። ይቅርታ አስር ዜሮ ዘጠኝ አስር ሰማንያ ሰማንያ ዜሮ አምስት ዜሮ ዜሮ አምስት ስልሳ
ስልሳ እሺ እሺ፣ በዚህ እደውልልዎታለሁ።